ሰላም ጤና ይስጥልኝ ቤተሰቤት saddex waqti baa aamusan aalo አቤት ሰላም ጤና ይስጥልኝ ቤተሰቤት ነው
gana ሁለት መቶ ያ እ?
በዚህ ሁለት መቶ ምን ሆኖብህ ነው አባ
ዲፖዚት ሁለት መቶ ብር በፖዚት ያደረኩት አልገባልኝና ዲፖዚት አድርገህ ወደ ቤተሰቤት ነው
በስ ቤት ነበር እሺ አልገባልህ አልገባልኝም እሺ deposit text ገባሉታል አይደለ ከ ከቴሌብር ወይም ከ CBE transfer ካደረጉበት service የሚደርሱት text message አለ አይደለ
እሱ ፎቶ ላኩት እሺ በቴሌግራም ልከውልናል አህመድ ማን በሚል ስም ነበር የላኩልን አብዱ እ አህመድ አህመድ አብዱ
አህመድ አብዲ ኦኬ አዳብቀኝ እሺ መስላል ቃል አህመድ ብለሽ አንዴ ቴሌግራም